Hello
ኤሌክትራን ቤት ነበር።
ቤት ቤት ነው አዎ አዎ የሆነ withdraw ትናንትና ማታ አዎ ገና እስካሁን አልገባም። ጠዋት ደግሞ የተልኩት process ላይ ነው። ገና አሁን ላይ አይገባም።
ስንት ብር ነበር?
ሁለት ሺህ አምስት መቶ ነው።
አንዴ ቤት ቤትህን ቁጥር ንገረኝና አይቼ ዜሮ ዘጠኝ አዎ
ሰላሳ አንድ እሺ
ሀምሳ እሺ
ሰባ ስድስት ሰላሳ አንድ
አንዴ ጠብቀኝ።
ጠዋት ደግሞ መዝገብ
ምን አልከኝ? ጠዋት ምን
ተደውሏል። ጠዋት ትንሽ ቀያለ ደግሞ አይገባም።
Okay ደውለህ ነበር እንዴ ጠዋት?
አዎ ጠዋት
Okay ሪፖርት ተደርጎልሃል?
አዎ
ሪፖርት እኮ ከተደረገልህ በጣም okay አየሁት። ሪፖርት ተደርጓል። እኔው ራሴ ነኝ ያልኩት።
አዎ ዘ- ስለሆን ገና አልገባም።
አልገባም እኮ እስካሁን።
ዛሬ ይቅር- ደግሞ ቅዳሜ ነው።
እም፣ ይቅርታ እሺ፣ ምን ማድረግ አንችልም። SantimPay ነው እንትን ያ- ያለው እሺ፣ SantimPay እያስቸገረ ነው እሱ እነሱ ሲ- ሲመልሱ እናንተ ደግሞ እንደ ሰራተኛ አይደለም ሳንቲም እኛ የሳንቲም አይደለንም እኮ እኛ ቤት ቤት አውቃለ ለኪን ደቅ
ም- ምን አልከኝ ወንድም?
ጌሙ ትጫወቱ ቤት ቤት ነው እና እኛ ሳቴን አላውቅም፣ በእናንተ ነው የማውቀው።
አዎ እሱማ አዎ፣ ግን ሳንቲም ፔ እ፣ ለብቻ የሚሰራ እንትን ነው። እሺ ቤት ቤት አንድ ላይ አይደለም ያለው እሺ የእናንተ ነው ያ
እኛ ከኛ ጋር አይደለም።
ይቆያል ወይም ባለ
እነሱ ሲመልሱ ብቻ ነው የምናሳውቅ። እሺ የእነሱ ሲስተም ነው የተበላሸው።
እሺ ወር ወይን ኤግ ከሌላ ሜተድ እኮ ማስገባት ትችላለህ። ታውቃለህ አይደል?
አንድ ልንገር አንድ ልንገር ወይን ኤግ ቤስት ቤት ደግሞ አስመልስ ወይን ቴሌግራም ተባል እሺ፣ ይመልሳል።
እንደዛ እሺ፣ አይነቱ ብሩን ስንት ብሮች ደግሞ ጠፍቷል። ሶስተኛ ብር ነው ያን
አይ የበፊቶቹን አይደለም። እቺ ሁለት ሺህ አምስት መቶን አይደል ያልከኝ?
አው እሱም ብቻ ነው deal እያደረግን ያለው አይደል?
አ- ስለዚህ አዎ፣ እሱ ብር አሁን- ይመለስልሃል። ትንሽ ጊዜ ይወስድብሃል፣ ግን ይመልስልሃል። የትም አይሄድም። እሺ
ዛሬ አሁን እፈልጋለሁ
ብሩ አሁን ላይኖር ይችላል። ይቅርታ፣ ምንም ማድረግ አንችልም።
ያ ይቆይብህ ይችላል።
ወደ ቤስት ቤት አስመልስ። እሺ ምን አልከኝ?
ወደ ቤስት ቤት አስመልስ ምን ምን?
ብሩ አዎ አይመለስም ወደ ቤስት ቤት አይመልስም። አንተ ያዘዝከው ነበር withdraw ነው አይደል ያልከው?
ያ- ገና አልገባም። ካዘዝ እኮ አየር ላይ ነው
አየር ላይ ነው ያለው።
ያ- ይገባል ወይ ቤስት ቤት ላይ ይገባል ወይ